ሄሎ ኤሌክትሪክ ይሰማታል።
እባክዎትን ኦክሲጅን ለማስመዝገብ ነበረ ኢንፎርሜሽን ለመጠየቅ።
እሺ ደህንነቱን ተመዝግቦ ነበር ከዚህ በፊት ወይስ?
አልተመዘገበም አልተመዘገበም። አሁን ለማስመዝገብ እሺ የቢጂአይ መለያ ቁጥር ወይ ደግሞ ሲን ነበር ይንገሩኝና ልመዝግብሎት።
ፒን ነምበር እሺ ዜሮ ዜሮ ዜሮ ዜሮ ሀምሳ አንድ ሀምሳ አንድ ሰባ አራት ሰባ አራት ሀምሳ አንድ ሀምሳ አንድ አርባ አምስት አርባ አምስት እሺ አዎ።
መስመር ላይ ጠብቁኝ።
እሺ ይህ ኦክሲጅን እንደምን የምታመጣለት የእሱ ብሩ ሻዋ ነው ደመያችሁ?
hello እ፣ ቤቱ አዎ፣ ብሩ- ስሙ ብሩ ሻዋ አሪፍ።
ነው?
ብሩ ሸዋ ሳይሆን የበፊት ነበር። አሁን ገብረስላሴ ሸዋ ነው።
አሀ ስሙ ገብረስላሴ ሸዋ ነው የሚባለው። አሁን አ አሁን አዎ የት አካባቢ ነው የሚገኙት?
ዓለም ባንክ እ፣
ዓለም ባንክ ልዩ ቦታው አዎ።
ነበረ?
ዓለም ባንክ እ፣ ባጃጅ ተራ ጋር አደባባዩ ከነ- ከብርሃን ባንክ ፊት ለፊት ማለት ነው። ሜናታ ሆቴል ይላል ባርና ሬስቶራንት እዛ ያለው ብሩ ሸዋ ነው።